Maybe they think about Erdogan.
ሰላም ነው እውነት እግዚአብሔር ይመስገን።
ከእንት- እንትን እምቢ አለኝ ከሀበሻ ቤት withdraw ማድረግ አቅሟቸዋል እንዴ?
ትንሽ ሀበሻ ቤቶች የሲስተም ችግር አጋጥሟቸው system update እያደረጉ ስለሆነ ነው ደንበኛችን እንዲህ የ- ይኖራል አይደለ?
ይኖራል። አ- ከ wallet ኦት ላይ ቆርጦቦታል
አይ አልቆረጠብኝም። withdraw ለማድረግ ፈልጌ እሺ፣ የእናንተ አሪፍ ፔስ መርጥ ደግሞ ሶሪ ሲስተሙ ልክ አይደለም ምናምን አለ።
አዎ፣ ሰሞኑን ሲስተም አስቸግሯቸው አብዴት እያደረጉ ነው ደንበኛችን።
ኦኬ ይጀምራል እንትን ሲል የእነሱ ሲያስ- ሲያስተካክሉ።
አ- አዎ ደንበኛችን እሺ አመሰግናለሁ።
ስሙትም አለበልከ ይቅርታ።
ክብሮም
እሺ ደንበኛችን እናመሰግናለን። መልካም ቀን።
እሺ እኔም አመሰግናለሁ።